ሄሎ
ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር አለን አለን። ምን ልርዳዎት?
ምን አልሽ?
ምን ልርዳዎት? ለዊል
ሰማንያ አምስት ሰማንያ ሰባት ተደውሎ ነበር።
አይ message ገብቶለት ነው።
አዎ
message ኡ ቴሌዊን game ነው። game ኦችን ሲጫወቱ ሽልማቶችን ያገኛሉ።
ምን አልሽ?
ቴሌዊን ጨዋታ ነው። ጨዋታዎችን ሲጫወቱ ሽልማቶችን ያገኛሉ።
ምን ያህል ሽልማት ነው የሚገኘው?
ሽልማቶቹ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ነው።
ምን ነው የምንጫወተው?
ጥያቄና መልስ አለ። የእድል ጨዋታ አለ። እየተጫኑ የሚጫወቱ
የት ጋ ቦ- የት ቦታ ነው?
ስልኮት ላይ
አ፣ ስልኩ ይገባል message?
አ ስልኮት ላይ ነው ያለው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ አለ። አንድ ቁጥር ላይ መዝገቡና
ኮከ- ኮከብ ዘጠኝ ሰማንያ አምስት መሰላል
ዘጠኝ ሰማንያ አምስት መሰላል።
አዎ ከዛ ሶስት አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት ሰባት ቁጥር ቋንቋ ይምረጡ።
እሺ ተጫውቼ አገኘዋለሁ።
አዎ ያገኛል።